ጤና ይስጥልኝ ጉዳይ አልማዝ እባላለሁ። ምን ልርዳው? ጤና ይስጥልኝ አውረስተለ አለን። ጉዳይ ነው የደወሉት። ምን ልርዳው?
ፈልግ ነበረ።
እሺ ማን ልበል ስሞት?
አዲስ ይባላል።
አዲስ ማ
እ?
ሄሎ አዲስ ማን አሉ?
hello hello፣ hello አቤት አቤት።
hello አዲስ ማን ነው ያሉኝ?
አዲስ ላመስግን።
hello
ይሰማል? አዲሱ ላመስግን።
hello
ይሰማል? አይሰማም?
hello እየተሰማኝ አይደለም።
አይሰማም? hello፣ አዲስ እሺ፣ አዲሱ አዲስ ማን ላመስግን።
አሉ?
ላመስግን
አዲስ ላመስገን።
ላመስግን። አዎ፣ እሺ እድ- እሺ እድሜ
ሀያ ሰባት
እሺ በዚህ ስልክ ነው የሚመዘገቡት ወይስ ሌላ ስልክ ሊያዝ?
ሌላ ስልክ
እሺ ይንገሩኝ።
ሀያ ሰባት ሀያ ሰባት ሀምሳ አምስት ሀምሳ አምስት ስልሳ
ስልሳ ሰባ ሰባት
ሰባ ሰባት እሺ የሚኖሩበት አካባቢ
እ፣ ቄርቆስ ካሳ- ካሳንቺስ ማለት ነው ወረዳ ስምንት
እሺ እ፣ መስራት የሚችሏቸውን ስራዎች ይንገሩኝ።
እ፣ በ auto ሹፌር
auto ሹፌር። እሺ አዎ።
እ፣ ሌላ ሳሎት?
ሌላ በ store keeper
እሺ ሌላስ ተጨማሪ ይኖሩታል?
ሌላ የለኝም። እነዚህ ናቸው ሁለቱ ናቸው የስራ ልምድ ያለኝ።
እሺ በሁለቱም የስራ ልምድ አለዎት?
አዎ ሁለት አመት ሁለት አመት አለኝ የሁለቱ።
እሺ መረጃውን ከየት አገኙ ስለ ጉዳይ?
እናንተ ጋር የተመዘገበ ልጅ ነበርና እሺ እንደዚህ ስራ እነሱ ጎበዞች ናቸው ሳፈላለግ እነሱ ጎበዞች ናቸው እና ያስገባዋል ብሎ ሰጠኝ ስልኩን።
እሺ እ፣ ስለዚህ ሙሉ መረጃ ሞልቻለሁ። ነገር ግን ወደ ስራ ገበያ ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለብዎት ቀጠሮ ለማስያዝ እንደውልሎታለን። እ፣ በተጨማሪም ቴሌግራም ቻናላችን ላይ ስራ ሲኖር post ስለምናደርግ ቻናሉን እንዲቀላቀሉ link ኡን እልክሎታለሁ።
እሺ
እሺ መልካም ቀን ይሁንልዎት።
ለሁላችን እሺ፣ አሜን።
እሺ።